ሄሎ ሰላም ጤና ይስጥልኝ።
አብረ ስትልኝ ሰላም ነች። ሄሎ ሄሎ
ሄሎ
ሬዋን ሰላም ነኝ። እንዴት ነው?
ምን አሉ?
የቴሌቪዥን ስኬት የሚል እንዴት ነው?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው
እ ሶስት ቁጥር ላይ ለመጫወት የሚል አለ። በትኬቱ ድሎትን ሲሞክሩ ሽልማት ያገኛሉ።
እ ኮ- ኮከብ
ኮከብ ዘጠኝ ሰማንያ አምስት መሰላል
እ እንደገና ሶስት ቁጥር
አዎ።
እሺ እሺ እሺ መልካም